አሪፍ ማለት ነው።
ሄሎ ሄሎ ሄሎ ጤና ይስጥልኝ።
ሁሉ ስፖርት እስካሁን ደስ እኮ አልገባልኝም። ቅድም ደውዬ ነበርና ይስተካከላል ምናምን ብላችሁ ነበረ።
እሺ ለመኛችሁ በዚህ ቁጥር ነበር ያስመዘገቡት?
ያው በዚህ ቁጥር እሺ መስተካከሉ ሌሎ ትንሽ ነው የገባኝ።
እሺ ትንሽ ነው ስሞትም አለ በይ
ኪሮስ ኃይሌ ረዳ ነው።
እያየን ለውስ ነው ያለ ነው።
ሁለት ቀን አለፈው።
እሺ ያው ተመሳሳይ case ኦች ስለነበሩ እነሱን በተራ እያስተናገድን ስለነበር ነው። እሺ አቶ ኪሮስ ኃይሌ አይደሉ?
አዎ እሺ በእኛ በኩል አሁን ዛሬ ተስተካክሏል። እዚህ ጋር እንደተስተካከለ ያሳየኛል።
እና ሁሉ ስፖርት ደግሞ ምንም ከ ArifPay ዎች ጋር እየሰራን ነው እንሰራለን ምናምን ያሉኝ ምንም የገባ ነገር የለም። እዛ ላይ declined ነው ሁላ የሚለው ተመልሷል ነው የሚለው ተቆ እኔ የምታደርጉትን አድርጋችሁ ዛሬ አስገቡልኝ።
እሺ በእኛ በኩል ያለው ተስተካክሏል። ግን ሁሉ ስፖርቶችን የሚያናግሯቸው እኛም ደግሞ ደግመን እናሳውቅልዎታለን።
እንዴ እኔ በቃ እኔ በእናንተ እናንተን አምኜ እኮ ነው ያስገባሁት። እኔ በእናንተ በኩል ላይ ያስገባሁት። ጨርሱልኝ፣ ወደ ውስጥ አስገቡልኝ። እዛ ብሩን ላግኘው ስገባ።
እሺ እንዳለው በእኛ በኩል ተስተካክሏል።
እነሱ መገኛ ለራሱ የላቸውም፣ ጠፍተዋል። የምሬ ነው።
እሺ ያው እኛ አስተካክለናል እንደነገርነውስ፣ ግን ደግመን እናሳውቅልዎታለን። እርስዎም ያሳውቁ በዛ በኩል
ግን ሊጠፋ ይችላል እንዴ? ግን ብር አይችልማ፣ ይመለሳላ።
አይጠፋም። አዎ
እና ደግሞ እልዎታለሁ ወደ ሁሉ ስፖርት አካውንቱ ካላስገቡልኝ የት ነው መክሰስ የሚቻለው? እነሱን
ሁሉ ስፖርትን ምናልባት እዛ website ኣቸው ላይ ይኖራል አድራሻቸው፣ በዛ መሰረት ያገኟቸው። እኛ በኩል እነሱ አግኝታቸው ደውዬ ደውዬ የነበረ ከ ArifPay ዎች ጋር እየሰራንበት ነው በዚህ ጉዳይ አሉኝ ቅድም።
አሁን ግን ተስተካክሏል። በቅርብ ሰዓት ነው የተስተካከለው። እስኪ ደግሞ check ያድርጉት አካውንቶትንም ሁሉ ስፖርቶችንም ድጋሚ ያናግሯቸው።
እስቲ አሁን ቆይ መስመር ላይ ያላዩም እንዴ? ቆይ እሺ
ምንም የገባ ነገር የለም።
አልገባም።
ምንም አዎ፣ እኛም ደግመን እናሳውቅልዎታለን። እርሶም እንዳልነውት ይንገሯቸው ለእነሱ።
እሺ እንትኑ ለራሱ ማለት ነው። hello፣ የሰማሁት ነው።
transaction ላይ ለራሱ declined ነው የሚለው። በቃ pending pending ነበር የሚለው። ከዛ በኋላ ካስተካከላችሁት በኋላ declined አለ። በቃ
እሺ ስለዚህ እኛ እሱን ቴሌግራም ላይ ልክልሽ ይችላሉ።
እሺ ይላኩልን። እሱንም እኛም ደግሞ ደግመን ሪፖርት እናደርግልዎት።
እሺ ሪፖርት ሪፖርት ሪፖርት ዝም ብለሽ አድርግልኝ በቃ።
እሺ እናደርጋለን። እሺ ሌላ ጥያቄ አለዎት?
የለኝም።
እሺ ስለ